ሄሎ ሄሎ
አቤት አቤት
አቤት
አል- አልሰራልኝም። አሁን ደውዬ ነበርና
እ፣ ወይ busy ሆኖ ሊሆን ይችላል እና ደጋግመህ ሞክረው ወንድሜ።
እሺ፣ በእርስዎ በኩል መጨረስ አልችልም።
ይሄ የወጌሻ የ- የ YouTube ስልጠናዎች መ- መቀበያ ስልትና የ comedy standup comedy ውን መታደሚያ ቡድን ተንቆጣ
እሺ፣ እሱስ ቢ- ስራችሁ ማለት በ- ብፈልግ አሁን የት ነው የማገኛቸው ቢሮአችሁን?
ቢሮአችን ደንበል ፊት ለፊት እም፣ አበሩ ህንጻ አራተኛ ፎቅ አራት መቶ ሰባት
ደንበል እ፣ ምን ህንጻ
ደንበል center ህንጻ
እ፣
ፊት ለፊት ቦሌ ማለት ነው። አበሩ ህንጻ እ፣
ይቅርታ፣ አበሩስ ህንጻ አራተኛ ፎቅ
እሺ። አበሩሽ ነው አበሩስ አበሩስ አበሩሽ
አበሩስ እኮ አበሩሽ
ሽ ሳይሆን ስ ስ መጨረሻው አ- አበሩስ ነው።
አዎ
እሺ፣ እሺ።